ሄሎ ሄሎ ሄሎ፣ አቤት አቤት፣ ሰላሙ ነው።
እሺ ሰላም እ፣ እና እንትኑ ማለት ታዲያ አንዱ አንዱ እንትን ቢል ማለት ሌ- አ- አንደኛው cashier ብቻ ነው ማውጣት የሚችለው cashier one ብቻ ነው። አ?
አዎ
cashier one እሺ፣ የሌሎችን ማውጣት ይችላል።
ይቻላል cashier one ገባኝ። ግን የሌሎችን ማለት cashier one cashier two እንትን ቢል cashier ሁለት ነው cashier ሶስት ነው።
የቆረጡትን አ
የሁሉንም ይችላል ከሸር የሁሉም እኮ ይኖረዋል ማስተር ከሸር ከሸር ዋን ከሸር ዋን ብቻ ነው።
የሁሉንም ማለት ይችላል የሁሉንም አክሰስ ማለት ይችላል ማስተር ከሸር ከሸር አንድ ማለት ነው ማረግ ይችላል ማለት ነው።
አዎ፣ ያኛው ግን አ።
ፕሪንት ላስቲኬት እያልክ አ ሪኮርድ ይችላል
አ አ ከሸር አንድ